ሄሎ ጤና ይስጥልኝ።
ሄሎ ደህና ነሽ? ስሚ እ ራይድ ነን ዛሬ መሰለኝ አዎ ዛሬ ሬድ ነው።
እና ይ እንትን ይሉልሻል በአንድ ሰዓት ላይ ወደዛ ይሰምሻል።
እም፣ ከደረቅ ሀሳቦች ቀድመን ኦርደር እናድርግ ወይ?
እንደዛ እኮ ይሻላል ብዬ እኮ ነው።
እሺ አ- እንትን ትላለህ ወይስ ልደውላችሁ?
እንደምልሽ ችግር የለው። ምን አንቺ የምታወራርጁ እኔ ነኝ። እኔም እኮ አልገባም።
አይ እ፣ እኔ ነኝ የማወራርደው።
አንቺ የምታወራርጁ አዎ በቃ እ፣ ብቻ እጠራልሽ እና እንትን እላለሁ። ስንት ሰዓት ልጥራ ብዬ እኮ ነው።
እ፣ ለበኋላ የምናጣ ከሆነ ቀድሞ order ማድረግ ይቻላል መሰለኛል።
ኧረ እባክሽ አዎ
በቃ እስኪ check ላድርጋ። ደውዬ እሺ እሺ፣ ደውልልኛል።
እሺ እደውልልሻለሁ።